ሄሎ ስኪትኬት የልኝ ፈልጌ ነበር። ሳይድ አስራ ሶስት ሀምሳ እሺ
አማር ስሚ ልኝ አስራ ሶስት ሀምሳ ዜሮ አምስት ሰላሳ አንድ ነው የዚህ ይዘኝ
ቁጥሩ ትክክል አይደለም። አስተካክለ ንገረኝ።
ዮስ ስድስታችን አስራ ሶስት ሀምሳ ስድስት አድርጋት
አስራ ሶስት ሀምሳ ሀምሳ ስድስት አስራ ሶስት ሀምሳ ስድስት እሺ
ዜሮ አምስት ሰላሳ አንድ
እሺ lost ነው ይሄ ጨዋታ ስንት ጨዋታ ይሄ ትኬት በብዙ ጨዋታ